ሄሎ
ወደስክልኝ ወደ ፍሊንስቶን ነው ስደውለው ነበር። ሰማንያ አንድ ሰማንያ ስምንት ላይ የባኮት ምድር ዶ
እሱን መዝገብ ፈልጌ ነበር።
ት- ምን አሉኝ?
መዝገብ ፈልጌ ነበር።
የምን መረጃ ፈልገው ነው?
የፊሊንቲስቶን
ኦኬ፣ ስለምን? ስለ አክሲዮን ነው? ስለ ቤት ነው? የትኛው መረጃ ነው የፈለጉት? ስለ የትኛው መረጃ ነው የፈለጉት? ስለ ቤት ነው? ስለ አክሲዮን ነው? የትኛው መረጃ ነው የፈለጉት?
ስለ አክሲዮን፣ ስለ የትኛው መረጃ ነው የፈልጉት? ስለ አክሲዮን ነው ወይ ስለ ቤት ነው?
ስለ አክሲዮን ነው።
እሺ፣ አዲስ አበባ ነው ነዋሪነቱ?
አ፣ እሺ፣ ትንሽ ድምጾት ግን ዝቅ ብሎብኛል። ከፍ ቢያደርጉ አሪፍ ነው። ትንሽ እ?
ድምጾት አይሰማም። ድምጾ